Hello?
ሄሎ
Hello, can you hear my summer? Hello?
hello። አቤት አቤት ይህን ተስፋ ነው የምናደርገው።
አቤት አቤት። አሁን በራዲዮ ተነስቶ ነው። ስንት ነው የመጨረሻው ክፍያ?
እንደየ site ኡ ይለያያል። ወደ ዘጠኝ የሚሆኑ site ኦች ናቸው ያሉ። ከሁለት ነጥብ ሁለት ጀምሮ ነው ያለን። እ፣ አሁን ራዲዮ እያዳመጥኩ ነበር።
ምን አሉኝ?
ራዲዮ ላይ አሁን እያዳመጥኩ ተነሳችሁ ነው።
okay፣ ሙሉ መረጃ ለመውሰድ ቢሮ ብቅ ማለት አይችሉም።
ይቻላል። የት ነው ቢሮ?
ገርጂ፣ ቦሌና ልደታ አለን። የት ይቀርቦታል እርሶ?
ቦሌም አለ።
ገርጂ፣ ቦሌና ልደታ።
ቦሌ ቦሌ ቀርበኛል።
ቦሌ ከሞይንኮን ያውቁታል?
እ?
ሞይንኮ ወይ ዘህ- ወ- አ- አያት ሆስፒታልን ያውቁታል? ከአያት ሆስ- ሆስፒታል ከፍ ብሎ አለ። ከአያት ሆስፒታል ት- ከፍ ብሎ አለ። ከሞይንኮ አጠገብ
ወደ ውስጥ ገባ ብሎ ስንት ነው የመጨረሻ ክፍያ? ዋናው ይሄ ሶስት መቶ ሺህ ነው መመዝገብ አይደል?
አው ቅድመ ክፍያ ሶስት መቶ ሺህ ብር ይሆንና እሺ ከዛ አዎ፣ ሙሉ በደንብ።
ክፍ- ሙሉ ክፍያው ደግሞ ከሁለት ነጥብ ሁለት ጀምሮ አለ። በአምስት አመት okay።
የሚያልቅ ነው።
በአምስት ዓመት የሚያልቅ አዎ አዎ
ከሁለት ነጥብ ሁለት ጀምሮ
ሁለት ሁለት ሁለት ነጥብ ሁለት አዎ አዎ እ፣ ዛሬ ይችላሉ ብቅ ማለት
አይ፣ ምን ሁለ- አሉኝ?
ሁለት ሁለት ሚሊዮን ሁለት መቶ ሺህ ይባላል።
እ፣ ምን አሉኝ?
አሁን ያሽኛው ሀብለ መጨረሻ ሁለት ሚሊዮን ሁለት መቶ ሺህ ብር ማለት ሁለት ነጥብ አዎ አዎ በአምስት አመት ተከፍሎ የሚጠናቀቀው ከዛ ጀምሮ ነው ያለ።
ነው አይደል?
አዎ አዎ
ባለ ስንት ነው የሚሰጥ?
ከስቱዲዮ ጀምሮ እስከ ባለ አራት መኝታ አለ። እንደየ site ኡ ይለያል። ምን አሉኝ?
ባለ እስከ አራት መኝታ አለው።
አዎ እስከ ባለ አራት መኝታ አለ። እንደየምርጫዎት ነው። ወደ ዘጠኝ የሚሆኑ site ኦች ስለሆነ ያሉት መርጠው ነው እንትን የሚሉት።
ባለ አራት መኝታው እንኳን ብዙ ነው። ባለ ሶስት መኝታው
ባለ ሶስት መኝታ ከአምስት ነጥብ ሶስት ጀምሮ አለ።
አምስት ነጥብ ሶስት ጀምሮ
እ፣ ባለ ሁለት ባለ ሁለት ከሶስት ነጥብ ዘጠኝ ጀምሮ
ሁለት ነጥብ ሶስት ከሶስት ነጥብ ዘጠኝ ጀምሮ አለ።
እ፣ ሶስት ነጥብ ዘጠኝ አዎ
እ፣ ባለ አንዷ ስንት ነች?
እ ከሁለት ባለ- ነጥብ ከሁለት ነጥብ ሶስት ጀምሮ
ሁለት ነጥብ ሶስት ነው።
እም፣ እም።
እሺ፣ እደውልላቸዋለሁ።
እሺ ስሞትን ሊያዝ
አይ ችግር የለም። ቆይ እደውልልሻለሁ። መካከልና ከባለቤት
እሺ እመጣለሁ።